ሄሎ ጤና ይስጥልኝ ቃል ኪዳን ከበስቲ ቤት ምን ልርዳው?
ሰላም ነው ቃል ሰላም ምን ልርዳው?
እ ተስፍሽ አለ እንዴ?
ብሩክ ነው ያለው ተስፍሽ የለም ዛሬ
እም፣ ላገናኝሽ?
እሺ ብሩ- አዎ ብሩኬ ቃል ናት በይልኝ ከድሬዳዋ አንድ አንድ እሺ መስመር ላይ ጠብቂኝ እሺ ስልክ እያወራ ነው እሺ።
እሺ ሄሎ ቃል ወይኔ።
እንዲደውልልሽ ልንገረው ስልክ ስለያዘ እሺ በቃ ይደውልልኝ እሺ ቻው